ጨዋታ አልፌ ማለት ነው ከሁለት ነው።
የቴሌግራም ስልክ ፈልጊ።
እሺ የያዙ ልስጦት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሃምሳ አምስት ይሄ አልሰራ ብሎኛል ግን
እሺ ይህን ቁጥር ሞክረውት እምቢ ካለ ወይ ከኛ ቴሌ ከአሪፍ መሆናችን የሚገልጽ መልእክት ላክሎት። አሁን በደወሉልን ቁጥር ነው የሚጠቀሙት ቴሌግራም
አይደለም ሌላ ነው ቴሌግራም ላይ ቴሌግራም የምጠቀመው ዜሮ ዘጠኝ አርባ ሁለት እሺ ቁጥሩን ይንገሩ ዜሮ ዘጠኝ አርባ ሁለት ሀምሳ ስድስት
ስንት አሉኝ ሀምሳ ስድስት ሀምሳ ስድስት ሰባ አራት ሰባ አራት ዜሮ ዜሮ ዜሮ ዜሮ አብነት አዎ።
አብነት እሺ፣ በዚህ ልክሎታለን። መልካም እሺ